ባሳለፍሽው በአንዱም ቀን ፍቅርን ሳናወራ መግቢያ ቢያ አይደለም ሆይ አንደበት ለሰው ልጅ ሲሰራ ሳይሽ ተጋብዬ አንገት ትደፊያለ አታወሪኝም ሆይ ግን ለምን ታፍሪያለሽ? ቀና በይ ግን ለምን ታፍሪያለሽ? አፍረሽ ባሳለፍሽው በአንዱም ቀን ፍቅርን ሳናወራ መግቢያ ቢያ አይደለም ሆይ አንደበት ለሰው ልጅ ሲሰራ ሳይሽ ጠጋ ብዬ አንገት ትደፊያለሽ አታወሪኝም ሆይ ግን ለምን ታፍሪያለሽ? ቀና በይ ግን ለምን ታፍሪያለሽ? በይ ምን ይሉኛል ብለሽ ሰው ፈርተሽ በይ አፍቃሪሽን በሩቅ ሸኝተሽ በይ በይሉንታ ታስረሽ አትቅሪ በይ ሰው ስላንቺ አይኖርም ስትኖሪ በይ ማፈር መልስ ላይሆን ላፍቃሪ በይ ቀርበሽ አነጋግሪኝ ሳትፈሪ በይ ስሜትሽን አስረሽ አግተሽ በይ እንዳትቀር ያልሻም ተጎድተሽ ግን ለምንድነው ለምን ለምን ግን ለምንድነው ያንቺስ ነገር ግን ለምንድነው ለምን ለምን ግን ለምን ታፍሪያለሽ ግን ለምንድነው ለምን ለምን ግን ለምንድነው ያንቺስ ነገር ግን ለምንድነው ለምን ለምን ግን ለምን ታፍሪያለሽ አፍረሽ ባሳለፍሽው በአንዱም ቀን ፍቅርን ሳናወራ መግቢያ ቢያ አይደለም ሆይ አንደበት ለሰው ልጅ ሲሰራ ሳይሽ ጠጋ ብዬ አንገት ትደፊያለሽ አታወሪኝም ሆይ ግን ለምን ታፍሪያለሽ? ቀና በይ ግን ለምን ታፍሪያለሽ? በይ የነፍስሽ ጥያቄ ይመለስ፣ በይ ፍርሃትሽ በጽናት ይታደስ፣ በይ የጆሮሽን ንቀሽ ያይንሽን፣ በይ ቀና ብለሽው መንገሽን፣ በይ ሌሎች ላይኖሩልሽ ኑሮሽን በይ ይሉንታን አትፍሪ ባክሽ በይ እንዲህ ነው ካሰቡት ለመድረስ በይ የሁሉም ሰው ጎጆ ሲቀለስ ግን ለምንድነው ለምን ለምን ግን ለምንድነው ያንቺስ ነገር ግን ለምንድነው ለምን ለምን ግን ለምን ታፍሪያለሽ ግን ለምንድነው ለምን ለምን ግን ለምንድነው ያንቺስ ነገር ግን ለምንድነው ለምን ለምን ግን ለምን ታፍሪያለሽ ግን ለምንድነው ለምን ለምን ላንቺስ ነገር ግን ለምንድነው ለምን ለም ግን ለምን ታፍሪያለሽ ግን ለምንድነው ለምን ለም ግን ለምንድነው ያንቺስ ነገር ግን ለምንድነው ለምን ለም